ትንሽ hello hello
hello፣ bet bet ነው የምንረዳ።
ሰላም ነሽ? ባለፈው ሶስት መቶ ብር ከዚህ መልኬ ወደ ቴሌብር ላይ አልገባልኝም እና
ወጪ አድርገህ ነው አዎ withdraw አድርግቼ አልገባልኝም። ከዚህ ወጣ
ስልክ ቁጥር ንገረኝ እስኪ። bet ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ አምስት ሰማንያ የ bet bet ስልክ ቁጥር ነው እየነገርከኝ ያለው። አ እ አዎ ሰማንያ አምስት ዜሮ ዘጠኝ ሰማንያ አምስት ስልሳ ስድስት ስልሳ ስድስት ዘጠና አንድ ዘጠና አንድ ሰማንያ
መቼ ነው ወጪ አደረከው?
እ ትናንትና ምን ነበረ ማስ- እ ከትናንት ወዲያ ትናንት ወዲያ።
አዎ
ስንት ብር ነው?
ሶስት መቶ ብር
አስር ጊዜ ወጪ አድርገው ነው ሰላሳ ሰላሳ እያደረክ እ ሰላሳ ሰላሳ እያደረክ አስር ጊዜ ወጪ አድርገህ ነው።
አይደለም አንድ ጊዜ ብቻ በሰላሳ ብር ላይ ውጪ ያደረኩት
ሰላሳ ብር ነው እንዳለ አንድ
ሶስት መቶ አንድ ጊዜ ብቻ ነው ወጪ ያደረኩት። አዎ draw out ሲል ወደ ቴሌብር ላይ
እሺ ለሳንቲም ፒዎች አሳውቀናል። እነሱ ጋር ነው ከኛ ሲስተም ውጭ ሆኖ ሳንቲም ፒዎች ጋር ነው ያለው ብሩ።
እ ከኛ ሲስተም ውጭ ሆኖ ሳንቲም ፒዎች ጋር ነው ያለው ብሩ።
የት ግን ነው ሳንቲም ፒዎች ጋር በሳንቲም ፒ ነው ውጭ ያደረከው አይደለ?
እ ሲያወጣ ድሮውን አይደለም እንደ ወደ ቴሌብር ላይ ማላ ሶስት መቶ ብር አንድ አንድ ጊዜ
በሳንቲም ፒ አድርገህ ነው ወጪ ያደረከው አይደለ?
አዎ ሶስት መቶ ጥሬ ነው ያወጣሁት እና ከዛም ከጌም ላይ ወጣ ቴሌብርም አልደረሰም አዎ እነ- ሳንቲም ፒዎች ጋር ነው ከኛ ሲስተም ውጭ ሆኖ ሳንቲም ፒዎች ጋር ነው ያለው አሁን ብሩ።
እ ከኛ ሲስተም ውጭ ሆኖ ሳንቲም ፒዎች ጋር ነው ያለው ብሩ።
ማንጋ ሳንቲም ፒዎች ጋር ሳንቲሙን ጥቀማ ነው